ጤና ይስጥልን።
ይስጥልን።
አብሮ ይስጥልን። አባትህን ረሳሁት።
አይ ተቆራርጠ ነበር። ቅድም አውርቼሽ ነበረ። መኪና ክራይ ፈልጌ ነው።
ምን አሉ?
መኪና ክራይ ፈልጌ ነበር። ክራይ መኪና ኪራይ ABC Trading የሚባል አለ። የ ABC ኢንዱስትሪዎች እኛ አናከራይም። ABC Trading አለ የሚያከራይ
ነው።
ABC Trading ABC Car አለ። እነሱን ልስጦት። እኛ አናከራይም። የመኪና ኪራይ የለንም። የሚያከራዩ ድርጅቶች ግን አሉ። ልስጦት።
አዎ ስልክ ቁጥሩን ልስጦትኝ።
እሺ የያዙ ዜሮ አስራ አንድ ስድስት ዜሮ
ዜሮ አስራ አንድ ስድስት ዜሮ አስራ አንድ ስድስት
ስድስት ስልሳ አንድ
ስልሳ አንድ
ዜሮ አራት ዜሮ አራት ዜሮ አራት ዜሮ አራት እሺ፣ አመሰግናለሁ።
እኛም እናመሰግናለን።